morning. Thanks for calling Capital Hotel and Spa speaking. How may I assist you?
ሰላም ጤና ይስጥልን። ዊንታ እባላለሁ።
እሺ፣ እንዴት እም፣ አደሩ?
እግዚአብሔር ይመስገን። ለመቶ ሰው የሚሆን ጋዜጣዊ መግለጫ መስጫ አዳራሽ ፈልገን ነበረ።
እባኮት ወደ marketing ላስተላልፎት መስመር ላይ እሺ።
ጠብቁኝ። እሺ።
እሺ፣
Good morning, Sales and Marketing Tablet speaking. I'm assisting.
ሰላም ጤና ይስጥልን።
አብሮ ይስጥልን።
ዊንታ እባላለሁኝ። መቶ ሰው የሚይዝ የስብሰባ አዳራሽ ወይም ለ press release የሚሆን አዳራሽ ፈልገን ነበረ።
እሺ፣ ለመቼ ነው?
March seven እሺ፣ ቦታ ልይልሽ።
እሺ
March seven ተይዟል። March eight ይሆንሻል?
March eight አለ።
አዎ፣ March eight okay።
ላይ አለ።
okay እሺ half day ነበረ እና ሌሎቹን information ኦች ለማግኘት እ፣ ኢሜይልሽን ትልኪልኝ እና ከኃላፊ ጋር ማውራት ትችላላችሁ።
እሺ፣ ይቻላል።
እሺ።
ስልክሽን ስጪኝ።
ዜሮ ዘጠኝ ስልሳ ስድስት እሺ፣ አስራ አንድ እሺ፣ አርባ ስምንት አርባ ስድስት እሺ። text አደርግልሻለሁ። በስልክ።
እሺ thank you You're welcome.
thank you